ጤና ይስጥልኝ ስሜ ማለቴ የባቆብ ልርታዎት ቴሌግራም ላይ ልክ ያለ አሁን
እሺ ደንበኛችን ማን በሚል ስም ነው የላኩልን?
በለጠ
እሺ የላኩት ስክሪንሾት ደርሶናል። ለባለሙያው ስለተላለ ሰርቶ እንዳላቅ ይሰጡን ምላሽ እንግሮታለን። ባለሙያዎቹ እየሰሩ ነው ያሉት። ተሰርቶ እንዳለቀ ምላሹን እንነግሮታለን።
በሚሴኝ ነው ከዛ የሚለው ይጠብቁን። ምን አሉኝ?
መስመር ላይ ልጠብቅ አይ መስመር ላይ ሳይሆን ባለቀ ጊዜ እኛ እናሳውቀውታለን።
አ፣ በሚሴጅ
አዎ እዛው ቴሌግራም ላይ እንጽፍሎታለን ወይም ደግሞ እንደውላለን።
እሺ እሺ መልካም ምሽት።